ትቼው መጣው አፋሯን ወድጄ ያቺን የአፋር ጉብን ክፉኛ ያየበት ሸካነ ጣጣሪውም አይኔ ጉድ ፈላበት ሻንቀርነ ጣጣሪው አይኔ ጉድ ፈላበት ያቺን የአፋር ጉብን ክፉኛ ያየበት ነይለት ነይለት ጉብሏ ነይለት ነይለት ነይለት ጉብሏ ነይለት ናፍቆቷ የራበኝ ወጣው ከሰውነት ናፍቆቷ የራበኝ ወጣው ከሰውነት ሐዘንተኛ ሆኗል አይኔ ሩቅ ተሰዶም ወደ ሳይታ ዘልቆም ያፋርጉ ብል ወዶም በአውቶቡስ ጉዞ ላይ ድንገት ተዋውቂያት እሷን እሷን አለኝ ወድጄ ናፍቂያት እሚዳ እሚዳ ዲነኪ እሚዳ እሚዳ እሚዳ ዲነኪ እሚዳ ያፋሯ ኮረዳ ጉብል የሱ እንግዳ ያባሯ ኮረዳ ውብል የሱ እንግዳ እሷን በመናፈቅ መንፈስ የተጎዳ እሷን በመናፈቅ መንፈስ የተጎዳ ከባቲ ተሳፍራ ስትሄድ ከእኛ ጋራ ልቤ ላይ ሰካችውም የአይኗን ጦር ወርውራ ልቤን በማቃሰት እየተናዘዘ ሎጊያና ዱብቲን ከእሷ ጋር ተጓዘ ልቤን በማቃሰት እየተናዘዘ ሎጊያና ዱብቲን ከእሷ ጋር ተጓዘ ነይለት ነይለት ውብሏ ነይለት ነይለት ነይለት ውብሏ ነይለት ናፍቆቷ የራበኝ ወጣው ከሰውነት ናፍቆቷ የራበኝ ወጣው ከሰውነት ተገጣጠመና ቀልቤ ከቀልቧ ጋር ወደ ዱብቲ ደረስን ብዙ ስናወጋ ዘንድሮ ሳየሁት ባይኖዶ መጓዝን ካሰቡ ሳይደርሱ በፍቅር መያዝን ዘንድሮ ሳየሁት ባይኖዶ መጓዝን ካሰቡ ሳይደርሱ በፍቅር መያዝን ባህላዊ ግብዣዋን እንከን አይወጣለት ያስተናገደችኝን በበቀል በወተት እኔ ሳራ